ሄሎ ጤና ይስጥልን።
ሄሎ የቀደሙ ሜሴጅ ትክክል ናት። ያንተስ ነበር የነቢይ ሱራፌል ነች። ስልክ ቁጥር ንገሪኝ።
የማን አሉኝ?
ነቢይ ሱራፌል ነች።
እሺ እሺ። እድሜ አስር ያልከኝ ነው?
የነቢይ ሱራፌል ነች።
እሺ እሺ እሺ። መልካም ቀን። እሺ
እሺ የቀደሙ ፋጭ የነቢይ ሱራፌል ነች። ስልክ ቁጥር ፍጥነት የሌለ
ምን አሉኝ? ይቅርታ።
የነቢይ ሱራፌል ደምሴ ስልክ ቁጥር ሞባይል ነበር ይቀርታ ሞባይል ነበር ሞባይል ነበር
ይቅርታ። ምን ነበረ ጉዳዩት?
ስልክ ቁጥር ሰጥቶኛል። ጠይቅ ስራ ላይ ዶንኪ
ዶንኪቲው በምን ጉዳይ ነበር የደወሉት?
የነቢይ ሱራፌል ስልክ ቁጥር ጠይቃቸው ስራ ላይ ንገርኝና ስልኩ እዚያው ያችን ልጅ ግን ላኪያት ይዛችሁ ማለት ነው።
ስልክ ፈልገው ነው?
አዎ በሞባይል ስልክ ቁጥሩ
ኦኬ። እሺ እሺ፣ እንደውላለን እንደውላለን።
እሺ መልሼ እደውልልሃለሁ።